ሄሎ ሄሎ ሄሎ እ እ አይ በቃ ያው ነው ለውጥ የለው ነገር የለም።
እ እኔ እኔ ሄሎ እ
ማን ልበል
የማን ነው?
እ ተሳሳትኩኝ ስልክ አቶ አዎ።
ነጋሽ አይደሉም?
አይደለም እሺ ይቅርታ ይቅርታ እሺ